ጠራ ገባ አንሺው እስቲ ውጪ ውጪ መኪያ ድምፁን ለማየት ውጪ ውጪ ውጪ እናውሪ ሄሎ ወይ በደንብ ይሰማል አዎ በደንብ ይሰማል።
አይንተፋተፍም ምናምን አዎ ምንም አይልም። አሁን በስርዓት ነው የሚሰማው።
በቃ እሺ እሺ